ሄሎ
ሄሎ፣ ሰላም ነው?
ጤና ይስጥልን። ድርጅት ይሁና
እንትን ትፈልጊ ነበር? የዩቲዩብ ስልጠና ይቻላል። ስሞት ማን ልበል
ግርማቸው መኳንን።
ግርማቸው
አዎ፣ ግርማቸው መኳንን።
መኳንን። እሺ የት አካባቢ ነበር ደወሉልን?
እ ገርጂ አካባቢ
ስልኮትን ገር- ይነግሩኛል?
ዜሮ ዘጠኝ አስራ ሶስት
እሺ ስልሳ ስድስት
እሺ አርባ አንድ ሰባ አንድ
አርባ አንድ
ሰባ አንድ አርባ አንድ ሰባ አንድ
እሺ ገርጂ ነው ያሉኛል።
አዎ፣ ገርጂ አካባቢ
እሺ በአካል ነው ኦንላይን ለመማር ያሰቡት?
አይ፣ በአካል ሰዓቱን ንገርኝና ሰዓቱ የሚመቸኝ ከሆነ
እሺ ማስታወቂያው ምን ላይ ነበር ያዩት?
ቲክቶክ ላይ
እሺ የሶስት ወር ኮርስ ነው ኮርሱ።
እሺ
በሳም- በሳምንት ሶስት ቀን ከሰኞ ሰኞ፣ ማክሰኞ፣ ሮብ ወይ ደግሞ ሰኞ፣ ሮብ፣ አርብ ወይ ደግሞ ማክሰኞ፣ ሐሙስ፣ ቅዳሜ ከአስራ አንድ ሰዓት ተኩል እስከ አንድ ሰዓት ተኩል ነው class ኡ። class ኡም የሚሆነው ሀያት ተስፎ ሲኒማ ነው።
የት ሲኒማ
ሀያት ተስፎ ሲኒማ
አያት okay እሺ
በ credit hour ሰባት መቶ ሀምሳ ብር ነው የምናስከፍለው። አጠቃላይ የምንሰጠው credit hour ደግሞ ሀያ ነው።
okay ስንት ብር ይሆናል ማለት ነው አጠቃላይ
ሀያ
አይ ብሩ ብሩ
አስራ አምስት ሺህ
okay ቅናሽ ምናምን የተባለውስ ሰላሳ percent ሰላሳ አራት percent ቅናሽ ምናምን እስከ የካቲት ሀያ አምስት እስከ ስድስት ሰዓት ላይ የሚመዘገቡ ተማሪዎች አስር ሺህ ሆኗል። እሱ ነው discount የተደረገው
እስከ የካቲት ሀያ አምስት
okay ስለዚህ ዛሬ ስንት ነው ዛሬ ሀያ ሶስት አ አዎ ስለዚህ ሰኞ የመጨረሻ ማለት ነው የመጨረሻ ልክ ነው። የአካል ለሚማሩት ማለት ነው። የኦንላይኑ ግን ይቀጥላል።
okay አዎ እኔ በአካል ነው የምፈልገው ሙሉ ክፍያ በአንዴ ነው የሚከፈለው አስር ሺህ ያው ለሶስት ወር ነው የሚከፈለው። ሌላ ተጨማሪ ክፍያ ምንም የለንም።
okay እ እሺ ስለዚህ የት ነው እንትን የምለው የምመዘገበው?
ቢሮአችን ያለው ደንበል ፊት ለፊት አበሩስ ህንጻ ነው።
እሺ
አይ ኦንላይንም ካሉ online transfer አድርገው እኔ እየመዘገብኩት ነው።
ኦንላይን ምን?
ትራንስፈር አድርገው
ኦኬ ቴሌግራም ላይ ከላኩልን እኛም እየመዘገብን ነው።
okay እሺ በኦንላይን ሲሆን class ኡ ዋጋ ይቀንሳል ወይስ ያው ተመሳሳይ ነው?
ተመሳሳይ ነው። class ኡም ትምህርቱም አንድ አይነት ናቸው። ያው ኦንላይን እና በአካል መሆኑ ነው እንጂ ልዩነቱ class ኣቸው አንድ አዎ።
አይነት ነው።
እሺ
እሺ እሺ፣ ስለደወሉ አመሰግናለሁ።
እናመ- እሺ እኛም እናመሰግናለን። መልካም ቀን።
እሺ እሺ ታዎች